ጤና ይስጥልኝ። ዋሽንግተን ስናማል
እንትን አሁን ደውዬ ነበረ።
እሺ አልደወሉላችሁም እንዴ?
አልደወሉልንም እኮ
እሺ ልደውልላቸው ድጋሚ ስልክ አስተላለፍ አዎ፣ እንትን ስንት ነበር ምርመራውስ? እንትን የሚደረገው ሂሳቡ
ዋጋ ነው።
እ brain CT scan ነው ያሉኝ አይደል?
አዎ የእንትን የጭንቅላት ነው ደም በጭንቅላት ውስጥ ምርመራ ነው።
ማዘዣ አላችሁ አይደል?
አላ ማዘዣ አለን። አዎ ይዘናል። እሱ እሺ ማዘዣው with contrast ከሆነ እ
with contrast ከሆነ አምስት ሺ ሰባት መቶ ነው። without ከሆነ ደግሞ ሁለት ሺ ሰባት መቶ ይሆናል።
እንጃ እስኪ እኛ አላወቅንም፣ ግን በዚህ ስልክ ደውሉ ይመጡላችኋል ምናምን ነገር እኮ ሌላ ስልክ እንዲደውልላችሁ ስልክ አስተላልፍ ያለው አልተደወለላችሁ?
አልተደወለልንም።
እሺ ይደውላሉ ቤተሰቡ
እሺ